ጤና ይስጥልኝ አሪፍ ሰላም ነኝ። እባክዎ ምን ልረዳው?
በተደጋጋሚ እየደወልኩኝ ይቅርታ ደውዬ ነበርና እሺ ብር አስተላልፌ ነበር ከሁሉ ስፖርት ወደ ቴሌብሬ ማለት ነው። መተላለፊያ ነው ሪፌ ብለውኝ ያለው ነገር ነግራኛለች። ሁሉ ስፖርትን ነው የምታናግረዋለች። ሁሉ ስፖርት እንዴት ነው እ ጥሪ ማድረግ የምችለው ወደ እነሱ መደወል የምችለው?
website ኣቸው ላይ ስልክ አላገኙም።
እ ስልክ አያገኘውም። ስልክ የመሆን ማለት እንዲህ አይነት ደንበኛን ያ ደንበኛ አገልግሎት ስልክ የላቸውም።
አንዴ መስመር ላይ ጠቆኝ ሌሎች እሺ
ሁሉ ስፖርት ነው አይደል ያሉኝ?
አዎ፣ ሁሉ ስፖርት ሰማንያ ስድስት ስልሳ አንድ ላይ ይደውሉላቸው።
ሰማንያ ስድስት ስልሳ አንድ አዎ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን